ወይኔ ወይ በዚህ በአንድ በካጣን እመጣለሁ እንትን አለ ስም ምን?
ተሰጥቷል።
ሰጥቻለሁ ስምሽ። ይህ ምን ባንዲራ
የቆመ ባንዲራ ነው።
ለምን ምን ያደርግልሻል? ለ መስል አዳራሹ ማናጅመንት አይደለ እንዴ?
አርጎ አለማሲ
እ?
አርጉ ተብሎ ነው። በእግዚአብሔር ፖሊሴን አስቀምጭልኝ።
ከየት ታመጫለሽ ታዲያ ባንዲራ ከየት እኔ ታመጫለሽ?
ምን አውቃለሁ?
ከውስጥ አታወጪ እንግዲህ
እሺ በቃ እ፣ እስቲ አስቢ፣ መፍትሄ አስቢ። ለማንኛውም እኔ አላውቅም። ከአዳራሽ ከወሰድሽ ነው።
አዎ ከዚያውን ወደዛ ብንወስድ ሲገባ ያየዋል።
ቡና ይዘን መውጣት አንችልም። ከዛ እ?
እዚህ ምንም ነገር የለም።
ማ- ማ- እሺ ማፍላ ያላቸው ብርጭቆስ ሲ- ሲኒ ሲኒ የለም። አዜብ ጋር
እኔ እንጃ በእናትሽ።
አዜብ ጋር ጠይቂ። አዜብ ጋር ጠይቂያትና አዜብ ጋር ቡናውን እያፈላሁት ነው። ማስወጣት ከቻሉኝ ይዤ እመጣለሁኝ። እስቶቭ ደግሞ አዎ፣ ዞሮ ሮማን ጋ- እ? እ?
ይዞ መውጣት ምንም ችግር የለም።
ሮማን ጋር እስቶቭ አለ ኧረ በስመ አብ።
እ?
ኧረ በመድኃኒዓለም፣ ኧረ በእግዚአብሔር በእግዚአብሔር ሽካለ ምንድን ነው? ሄሎ እንዴት አደርሽኝ? እንትን ምንድን ነው